ሄሎ ጤና ይስጥልኝ ቤተሰቤ ስራዬ ልባኮ ምልርዳው እኔ እኮ ቤት ቤት ሶስት መቶ ለማውረድ ፈልጌ እሺ ገና የኔ አካውንት አልገባም።
እሺ ከቤት ቤት ወደ ባንክ ነው የላከው አዎ እሺ አንድ የቤት ቤት ቁጥርህን ንገረኝና ቼክ ላድርግልህ ምስል ቁጥር ስልክ ቁጥር ሌላ አይደለም ዜሮ ዘጠኝ እሺ
ዜሮ ስድስት እሺ
ሰባ ስምንት እሺ
ሰማንያ ሰባት እሺ።
አምስት ስምንት አዎ
ከዛስ እ፣ እ፣ እ፣ እ፣ ዜሮ አምስት ሰባ ስምንት ነው መጨረሻ
ደግመህ ንገረኝ አንዴ ዜሮ ዘጠኝ ዜሮ ስድስት
አየህ ሰባ ስምንት እሺ
ዜሮ አምስት እሺ
ሰማንያ ሰባት ሰማንያ ሰባት እሺ መቼ አዎ።
ነበር withdraw ያደረጋችሁት አዎ መቼ ነበር ቀኑ withdraw የተደረገበት ትላንትና ትላንትና ማታ ትላንትና ነው እሺ እ፣ በ voucher ነው withdraw ያደረጋችሁት አቅራቢያችሁ የቤት ቤት ሱቅ አለ እንዴ እ?
የቤት ቤት ሱቅ አለ እናንተ የምትኖሩበት አካባቢ አይ የለም የለም እንደዛ አዋ- ከሆነ እ፣ አዋረንን አዋረ ደግሞ ባዲያ ነው።
እሺ እንደዛ ከሆነ ወደ ቤት ቤት አካውንታችሁ መመለስ ትችላላችሁ በምን
እ በምን መልሰው እኮ አ- account history የሚለው ላይ ግቡና እንዴ አ
አንድ እየተከተልከኝ እሺ ስልክህን እያየህ እሺ account history አዎ እሺ ከዛ voucher history የሚል አለ
አ አይ
ገባ account አው አው እሺ voucher history የሚለውን አገኘኸው አው እሺ ከዛ voucher code የሚል አለ እዛ ላይ አው አለ ባለ ስድስት digit ኡ ነው ከዛ አንድ ፊደል አለው
አው ኮዱን አለ አው ንገረኝ እስኪ ኮዱን ንገረኝ እሺ እዛ ላይ የሚታይህን
ኮዱ እህ
እም፣ አሁን ነግራለው ከዚ ሰር አ ሶርቲ ኤቨርተራ ሜይከር ዋ አስራ አንድ ዜሮ ዘጠኝ
እ፣ አይደለም እንደዛ ሳይሆን ቮቸር አ።
ኮድ የምትለዋ ላይ ነው ልክ አካውንት ሂስትሪ ብለህ ስትገባ ሂስትሪ አ።
እና ቮቸር ሂስትሪ የሚል ነው የሚያመጣልህ
አ ከዛ voucher history የሚለው ላይ ያለውን voucher code የምትላለች voucher history ውስጥ ስትገባ ማለት ነው አ እሺ ባለ ስድስት digit ሆኖ አንድ ፊደል ነው ያለበት ነው አው ሰይፉ ያ የስድስት አው የስድስት ያ አ እሺ እመልስልሻለሁ
እሺ፣ ወይም ደግሞ ቴሌግራም ላይ hi በሉንና step ኡን እንላክላችሁ በፎቶ አስደግፈን አይሽ እሺ ራስን